ተክል የለውም።
ምን ሀገር ውስጥ የቢሮ ስልክ
hello
ጸግሹ ወይ ገምዬ ዋይ እንዴት ዋልሽ?
ሰላም ነሽ?
ትላንት ደውልልሻለሁ ብዬ ሳልደውልልሽ ይሁን ገንዬ ደህና ነሽ?
ስራ በዝቶብኝ ነው ሳልደውልልሽ የቀረሁት።
ማገሽኛል ይሁን እስቲ እንደሆነ ከስንት አንዴ ልደውል ብዬ ነው እንጂ አዎ ኧረ በስመ አብ ተጠፋፋን እኮ በዓለም እንኳን አደረሰሽ ሳልልሽ።
እ ገንዬ ደህና ነሽ አንቺ?
እንዴት ነሽ?
እንዴት ደህና ነኝ እግዚአብሔር ይመስገን።
ስትይ ምንም ጓደኞችሽስ ሁሉም
ሁሉ ደህና ናቸው እግዚአብሔር ይመስገን።
ደህና ሁሉ ናቸው?
ሰላም ናቸው እና ያንቺ ደህና ነሽ?
ደህና ነኝ። እንዴት ነው ጤንነት?
እግዚአብሔር ይመስገን ሁሉ ሰላም ሁሉ እሰይ ሰላም፣ ገንዬ፣ ሁሉ እሰይ ሰላም።
ገንዬ።
ምላሴት ደህና ናቸው?
ደህና ነች ደህና ናቸው። ያው በስንት ቀን አድርጊያለሁ? አንድ አስራ አምስት ቀን ይሆነኛል። ግን ሰላም ናቸው፣ ደህና ናቸው።
አይ ይሁን፣ ዋናው ሰላም መሆናቸው ነው።
ቤት ሄድሽ ታውቂያለሽ?
አዎ እሄዳለሁኝ ሂጂ።
በእውነት ኧረ በእናትሽ እሄዳለሁ።
አንድ ቀን በተገናኘን እዛ ወይም አንቺ እንደው እንግዲህ ወይ ቅዳሜና እሑድ ነው የምመጣው ላንቺ ስል።
ሁሌ ነው ቅዳሜና እሑድ የምትመጪው ቤት?
አይ ሁሌ አልመጣም። ስራ ሲኖር ሳይኖረኝ ሲቀር class ሳይኖረኝ ሲቀር ነው እንጂ ሁሌ አልመጣም እኮ።
አሁንም እየተማርሽ ነው?
አዎ ወይ ታድለሽ። እ? ፊት ዳዝ በላ ጭንቅላታችን። አንቺ ትማሪያለሽ ምን ይደረግ ብለሽ ነው?
እ?
ግድ ሆኖ ግድ ሆኖ ምን ይደረግ ብለሽ ነው?
ሳ- አንድ ይማራሉ ብለሽ ነው በተማርቀሽ ነው ወይ ሌላ ነው ወይስ እሱ ነው?
አይ አልተማረቅኩም ገና አራት አመት እኮ ነው ኧረ ተይ እውነት አራት በስመ አመት አብ ነው ትምህርቱ።
ይኸውልሽ እና አሁን እየተማርሽ ነው።
አዎ እየተማርኩ ነው አሁን። ይኸውልሽ
በእንግዲህ እየተማርኩ ነው እንግዲህ ምን ይደረጋል?
እ?
እ?
ጎበዝ እየተማርን ነው እንግዲህ ይሁን ምን ገንዬ ጎበዝ።
ይደረጋል? አዎ ግድ ነውና ቅዳሜና እሑድ እረፍት አይደለሽም መሰለኝ ቅዳሜና እሑድ እኮ ነው class የምማረው።
ወ- እና ግን ሁሌ ስለዚህ busy አልማርም።
ነሽ። ምንም እረፍት አዎ የለሽም ሁልጊዜ አልማርም።
እም፣ እኮ ተጠፋፋን ሁልጊዜ ጫነታችን እኮ ገንዬ በጣም እንዴ በጣም እንጂ በጣም አንቺ ጋር እንደመጣሁኝ እኮ ከዛ ወዲያ አልተገናኘንም ማርያምን።
አይደል እንዴ በዛ ቢሮ መጥቼ
አዎ ቢሮ ከመጣሽ በኋላ አልተገናኘንም። እውነት አይ ነው።
አመት ሁለት አመት ሊሆናል ነው
ይሆናል ይሆናል፣ እርግጠኛ ነኝ ይሆናል።
አዎ እኮ እዛ ይሆናል።
ጋር አይደል አዎ ይሄ ቆንጆ ቢሮሽ እህ አሁን ደግሞ የባሰ አምሯል እኮ ውሸትሽን እውነት።
በጣም ነው የሚያምረው እሱ በጣም በጣም አሁን ደግሞ በበለጠ አምሯል።
ሌላ ቦታ ነው የራሱ አጽድ እዛው ቦታ ላይ ሆኜ ግን በጣም የሚያምር ቦታ ላይ ሆኗል። አሁን በጣም ነው የሚያምረው ያ አሁን ደግሞ የበለጠ ሆኗል።
እሰይ ትንሽም ያው- አሁንም እንትን ነው ወደ ኃላፊነቱ የዛ የክበቡ ያው እዛው እ ከኃላፊነት ነገር ነው ምናምን ሰጥቶሻል ነበረ አዎ እሱማ ያው እንዳለ ነው፣ ገና አልተነሳም እንጂ አለ።
ይሁን በቃ ገን ያለበለሽ ስትመጪ ንገሪኝና ወይ ልምጣ ቤት በቃ እንገናኛለን፣ እደውልልሻለሁ በምመጣ ቀን ተክለ ሃይማኖት እ በጊዜ ትመጫለሽ ስትመጪ በጊዜ ነው ወይስ አይ ከስራ ከስራ ወጥቼ ነው በስራ ቀን የምመጣው። አለበለዚያ ግን እንትን ነው የሚሆነው።
ታድሪያለሽ እንዴ አድረሽ ታውቂያለሽ አዎ አድሬ ነው የምሄደው።
በቃ ስታድሪ ወይ ጠዋት የሆነ ቀን መጣና በዛ ተሳልሜ አይችሽ ተገናኝተን እንትን ትያለሽ እሺ ጸግዬ፣ እሺ።
አቤልስ ደህና ነው ደህና ነው እግዚአብሔር ይመስገን።
ስራ ደህና ነው።
እየሰራ ነው አይ ምን ስራ አለ ብለሽ ነው? ያው ትንሽ ይሁን ትንሽ ወጥቶ ከገባ- መሯሯጥ ነው እንጂ ምንም ነገር አይደለም።
ይሁን ወጥቶ ከገባልሽ ዋና ነው ተመስገን። አዎ ተመስገን። እሱ ነው ተመስገኑ። እንግዲህ አንቺ ጋር ነው ያለው አዎ እኔ በቃ።
ጋ ነው ያለው።
ይሁን ተመስገን ገንዬ አዎ፣ እንገናኛለን ተመስገን።
እናቱ
እ?
እንገናኛለን በቃ አንድ እንጠፋ ቀን እንገናኛለን። አዎ እሺ እሺ በቃ እሺ ሰላም ጸግዬ።
ዋይልኝ እሺ
እሺ እሺ፣ ቻው። እሺ እሺ ቻው እሺ፣ ቻው።